ዓመት ቆይቶ አሁን አላነሳም። ደውሌ hello፣ ሰላም ነው ዊንሻ?
እንዴት ዋልክ? ደህና ዋልክ?
እግዚአብሔር ይመስገን። አለሁ።
አልገባህም እንዴ?
እንትን library ነኝ አለሁ።
እና አዎ፣ እንዴት ነው? ከድጃ ጀማል የሚባል አንተን የተቀበልከው አሉ። ሰውዬ ፎክርብኛል። ለማን ነው የሰጠኸው?
አዎ፣ okay አስረክቤያለሁ ብሎኛል አለ። እኛ ጋር ደግሞ አሁን ፋይል ላይ ጭራሽ የለም ከድጃ ጀማል የሚባል
አ ውሸቱ ነው። ትናንት አግኝቼው ነበረ። ዝም ብሎ እንትን እንደ ያስገባው ይታይልኝ በሚል ማለት እ?
ይታይልኝ በሚል ነው ያስገባው። ጊዜ አልፎበታል። ከድጃ ጀማል ነው እነ ነው አይደል?
እኔ አላውቅም። ከድጃ ጀማል አለኝ አላውቅም
አይ ትናንት አናግሬዋለሁ።
አይደለ?
ዝም ብሎ አዎ፣ ለማምለጫ ነው አምጥቼ ነው።
እሺ
አግኝቼዋለሁ። የሆነ ኮፍያ ያደረገ አይደል?
እ?
ኮፍያ ምናምን ያደረገ እኔ እንጃ ነኝ ዝም ብሎ አላውቅም።
ጠይቆ በዛው አመመኝ ብዬ ብሎ ጠፋ አ።
እና አሁን አናግሮኝ አይ በፍጹም እንደዚህ አይነት አልተከፈተም ማለት ተመርቷል። ከእናንተ አልተመራም መሰለኝ።
ከእኛ ጋር አልተመራም የለም እኛ አዎ።
ለእሱ ነው አይ የሰጠሁት ለክፍሌ አስረድቼዋለሁ።
አለኝ አሁን ዝም ብሎ ነው አዎ በቃ እሺ እሺ ክፍሌ እሺ